ሄሎ ጤና ይስጥልን ቃል ኪዳን ከብስት ቤት ምንልደው እኛ ብር እንዴት ነው ተወረተ ለብር ምን ምን ያስገባ አልቻልኩምበትም።
እሺ ምንድን ነው የሚሉት ሲሞክሩት?
እዚህ ውስጥ ሌላ ብር ቴሌ ብር ላይ አልወጣልኝም። እዚህ ውስጥ ነው ቀራ።
የመቼ ነው?
የዛሬም የትላንትም።
እሺ ስንት ብር ነው?
ብዙ ብር ነው ቆጥሬ አላውቅም። ነው ወላሂ እኮ የትናንትና እና የዛሬ ነው አይደል?
አዎ የማታም አዎ እሺ አሁን በስልክ በፊትም ቁጥር ነው ቆይቷል። አዎ
Best Bet የሚጠቀሙት በአሁን በደወሉበት ነው?
አዎ እሺ አንድ መስመር ላይ ጠብቁኝ። እሺ check ላድርገው።
አዎ።
እሺ በ voucher ነው ሁለት ሺህ ብር ያደረጉት።
እም፣
እሱን በ voucher ነው። ሌላ አምስት መቶ ብርም በ voucher አለ።
እሺ
ሌሎቹ የገቡና የተመለሱ ናቸው ወደ አካውንቱ።
እ፣ አሁን ሁለት ስለዚህ ሺህ ብር- በ voucher የሆኑትን ማለት ነው እሺ account history ላይ ገቡና voucher history የሚል አለ።
account history ላይ ገብቼ history ከሚለው አጠገብ voucher history የሚል አለ።
voucher history እሺ እዛ ላይ ቀኑን ያስገባሉ። የትናንትና የትናንትናን ቀን ማለት ነው።
ማታ ማታ የማታ ቀን የትናንትና እና አስራ አምስት ነበር ትናንት አስራ ስድስት ነበር አስራ ስድስትን ያስገባሉ ቀኑ።
እሺ
ከዛ voucher code ይመጣልዎታል።
እሺ እሱን ኮፒ አድርገው መልሰው deposit ያድርጉት በ voucher
እ፣ እዛ ላይ መለሳል ማለት ነው። ኮፒ ነው ቤት ቤት የማደርገው ላይ መ- ኮፒ ያደረጉትና መልሰው ወደኋላ ተመልሰው deposit የሚለውን ተጭነው በ voucher የሚለውን ይመርጡና ኮዱን እዛ አስገብተው enter ሲሉት መልሰው deposit ያደርጉታል ወደ account ዎ ማለት ነው።
የኔ ኮድ
voucher ኮዱን እዛ ላይ የሚያገኙትን
አላ አላ አላ በሌላ ስልክ ደውዬ በዚህ እናውራ እንደዛ እሺ ይቻላል፣ ሞከርኩት።
እንደሱም ይቻላል። እሺ አየ አየ እሺ መልካም ቀን